ደማም ያገር ለግና የለኝ ደማም ያገር ለግና የለኝ ቁጭ በይ ከጎኔ አውቂለኝ ደማም ያገር ለግና የለኝ ደማም ያገር ለግና የለኝ ቁጭ በይ ከጎኔ አውቂለኝ የግድ ልብሶችሽንም ለብሰሽ ውበት ጀምጅራት ሲጠብቅሽ ደማምነ የለኝ በረፍት ቀን እንዳትቀር የኔ ሰቀቀን ሽር ሽር ስሜት ተያይዘን የፍቅርን ጸጋ ተመርኩዘን ምን ይሰማሻል የኔን ጌዳ የአገር ልጅ ንገር ይልረዳ ደማም ያገር ልጅ ነው የለኝ ደማም ያገር ልጅ ነው የለኝ ውጭ ላይ ከጎኔ አውቂልኝ ደማም ያገር ልጅ ነው የለኝ ደማም ያገር ልጅ ነው የለኝ ውጭ ላይ ከጎኔ አውቂልኝ ደማምደሽ ስልሽ ፈገግ በይ በረዶ ጥርሶችሽን ለይ ያንተው ነኝ በይኝ ደስ ይበለኝ ያገር ልጅ ያላንቺ ማን አለኝ ውበት ደምግባሽን አይቼ ሰባይ ሁኔታሽን ገምቼ አደንቅሻለሁኝ ገናዬ ያገሬ ልጅ ነኝ ሞልሟናዬ ደማም ያገር ልጅ ነው የለኝ ደማም ያገር ልጅ ነው የለኝ ውጭ ላይ ከጎኔ አውቂልኝ ደማም ያገር ልጅ ነው የለኝ ደማም ያገር ልጅ ነው የለኝ ውጭ ላይ ከጎኔ አውቂልኝ ፍቅሬ ፈገግታሽ ያረካኛል፣ አብረንም ስንሆን ደስ ይለኛል። እንዳንለያይ ተጠንቀቂ፣ የግልሽ መሆኔን ወቂ። ልብሽ ከሌላ እንዳይዛመድ፣ እኔው ነኝ ላንቺ ቋሚ ዘመድ። አፈቅርሻለሁ ደማማዬ፣ አንቺ ነሽ የፍቅር ቃናዬ። የግድ ልብሶችሽንም ለብሰሽ ውበት ጀምጅራትሽን ጠብቀሽ ደማምነ የለኝ በረፍት ቀን እንዳትቀር የኔ ሰቀቀን ሽርሽር ስሜት ተያይዘን የፍቅርን ጸጋ ተመርኩዘን ምን ይሰማሻል የኔ እንግዳ የአገር ልጅ ንገር ይልረዳ ደማሚ አገር ልጅ ነው የለኝ ደማሚ አገር ልጅ ነው የለኝ ውጭ ቀይ ቀይ ጎኔ አውቂልኝ ደማም ያገር ልጅ ነው የለኝ ደማም ያገር ልጅ ነው የለኝ ቁጭ በይ ከጎኔ አውጊልኝ ደማደሽ ስልሽ ተቀጣይ በረዶ ጥርሶችሽን ላይ ያንተው ነኝ በይኝ ደስ ይበለኝ ያገር ልጅ ያላንቺ ማን አለኝ ውበት ደምግባሽን አይቼ ጸባይ ሁኔታሽን ገምቼ አደንቅሻለሁኝ ገናይ ያገሬ ልጅ ነይ ሞንሟናዬ ደማሚ አገር ልጅ ነው የለኝ ደማሚ አገር ልጅ ነው የለኝ ውድቃይ ከጎኔ አውጊልኝ ደማሚ አገር ልጅ ነው የለኝ ደማሚ አገር ልጅ ነው የለኝ ውድቃይ ከጎኔ አውጊልኝ ፍቅሬ ፈገግታሽ ያረካኛል አብረንም ሲሆን ሲለኛል እንዳንለያይ ተጠንቀቂ የግልሽ መሆኔን ወቂ ልብሽ ከሌላ እንዳይዛመድ እኔው ነኝ ላንቺ ቋሚ ዘመን አፈቅርሻለሁ ደማማዬ አንቺ ነሽ የፍቅር ካናዬ ያገር ልጅ ደማም ልጅ ልኝ ቁጭ በል ከጎን ያጨዋውች ያገር ልጅ ደማም ልጅ ልኝ ቁጭ በይ ከጎን ያጨዋውች ያገር ልጅ ደማም ልጅ ልኝ ቁጭ በይ ከጎን ያጨዋውች